ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ከድር
እ ከድር አይደለሁም።
እሺ፣ አቶ ከድር ማነጋገር እችላለሁ?
አሁን አብሬው አይደለሁም። እ እንዲደውልልሽ ላድርግልሽ?
እሺ፣ በዘጠና ሶስት ዘጠና አምስት ላይ ደውሉልን። ካሪፌ ነበር የደወልንላቸው እዛ ላይ ደውሉልን።
በምን በስንት ይደውሉልኝ?
ዘጠና ሶስት አምስት ዘጠና ሁለት አዎ ካሪፌ ነበር ተደውሎሎት ነበር። መላ የደውሉ በያቸው።
እሺ።
እሺ፣ እናመሰግናለን። መልካም ቀን